ጤና ይስጥልኝ አርዕስቱ የአዲስ እባክዎ ምን ልርዳዎ?
ሎተሪ ወጣ እንዴ?
ይቅርታ
ሎተሪ ወጣ?
ይቅርታ እባክዎትን ይድገሙልኝ።
ሎተሪው የድ- አድማስ ሎተሪ ወጣ ወይ?
እ እኛ አሪፍ ከአሪፍ ፔይ ነው እ እ ተሳስተዋል ይመስለኛል። እሺ መልካም ቀን ይሁንልዎ።